Hello
ጤና ይስጥልኝ።
አብሮ ይስጥልኝ።
ከ BGI ኢትዮጵያ ነው የምደውልሎት።
እሺ
አንዱአለም stockist ኖት አይደለ?
አ
አዲስ የ BGI የመለያ ቁጥር ልከን ነበረ። SMS ደርሶታል?
አዲስ እ አዎ የ BGI የመለያ ቁጥር ደ- ልከን ነበረ። text ደርሶታል በስልኮት?
አልደረሰኝም።
እሺ የያዙት ልንገሮት።
እሺ
ሀምሳ
እህ
ዜሮ አምስት እሺ
ስልሳ ሁለት እሺ
አስራ አምስት እሺ መልካም ቀን ይሁንልህ።
እሺ ደውላለሁ።